አቤት እንትን ሁሉ ስፖርት ላይ ሁሉ ሊግ የተጫወትኩኝ መቶ ሀምሳ ብር ስልክ ሳንቲም ፔ ቆርጦብኛል። ስልካቸው ላይ ስደውል እምቢ ብሎኛል። ሌላ አማራጭ ስልክ አለ?
ከየት ወዴት ነው የቆረጠቦት?
ከቴሌብር ወደ ሁሉ ስፖርት ስልክ እሺ፣ ከቴሌብር የተላከሉት message አለ?
message ኡን አዎ አለ message።
እሺ፣ እሱን screenshot አድርገው ቴሌግራማችን ላይ ላኩልን እና ይስተካከሉታል።
በ- በዚህኛው ቁጥር ነው?
አይ አይደለም፣ ብስጦት ያዙ ዜሮ ዘጠኝ ሰባ ስምንት
እሺ 0978 አስራ ስድስት ሰላሳ
1630 ዜሮ ስድስት
06 እሺ እሺ፣ በዚያ ይላኩልን ያስተካከሉታል።